ሄሎ
ሄሎ
ሰላም ጤና ይስጥልን። ቴሌውን
ሰላም ነው። ቴሌውን ማለት አልገባኝም። ና ነው ምንድን ነው እሱ?
ቴሌዊን game ነው። game ኦቹን ሲጫወቱ ብዙ ሽልማቶች አሉት።
ምን ለመጫወት
game game
game ሲጫወቱ
አዎ።
እና በወር ስንት ነው የምከፈለው?
አቤት
በወር ክፍያው ነው በእንዴት ነው?
በየቀኑ ከሆነ ሁለት ብር ብ- ሁለት ብር ነው። ሳምንታዊ ከሆነ ደግሞ አስር ብር።
እህ፣ አሁን ተመዝግበዋል።
እርስዎ
አሁን ኮ- ምዝገባ ለመመዝገብ ከፈለጉ ኮከብ ዘጠኝ አምስት ይላል ብሎ ይደውሉና
አቤት
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። አንድ ቁጥር ላይ ለመመዝገብ ይመ- ሶስት ቁጥር ለመጫወት፣ ሰባት ቁጥር ላይ ቋንቋ ይምረጡ ከእንግሊዝኛ ወደ አማርኛ።
እሺ እሺ game ኡን ይዩትና ግልጽ ያለ መደወል ይችላል።
በዚህ መደወል አይቻልም እ?
በ- መደወል ይችላሉ በደወሉት ቁጥር።
ማረባት እያለ አመሰግናለሁ።
እሺ ምንም አይደለም።